አቤት።
Hello አቤት፣
Hello Hello አቤት፣ አቤት።
ከኢትዮመክስ ሰላሳ ነበር የምደውልልህ።
እሺ እቴ።
ቦ- ቦታው ጠፍቶብህ ነው?
አዎ ውስጥ ላይ ገብቼ ስንተኛ ላይ እንደሆነ አላውቀውም።
ታች ታች ground ላይ እራሳቸው አናግራቸው መተሰል
የ- ምኖችን ላናግራቸው ጥበቃዎችን እ? እ?
ወደ ላይ አትወጣ። ታች ላይ ብቻ አናግራቸው። Ground ላይ አለ አይደለ?
ጥበቃዎችን የማናግራቸው ወይስ አይ አይደለም፣ ውስጥ የሚሰሩ አሉ። ታች ላይ ወደ ላይ ሳትወጣ ታች ላይ ስታናግራቸው ጠብቅ ይሉሃል። እየ- ይመጣሉ። እዛው ናቸው።
Okay እዛው ውስጥ ላይ ያሉት ላናግራቸው። እሺ እሺ